hello hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ We Plus Solution ነበረ ምደውልሎት።
እሺ We Plus Solution application ላይ ከዚህ በፊት መዝግበው ነበር አይደለ?
አ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ስለሆነ አንዳንድ ያልተሟሉ መረጃዎችን ለማሟላት ነበረ መረጃ ለመጠየቅ። በምን service ነበረ የተመዘገቡት? በምን አገልግሎት ነበረ?
አላስታወስኩም። ያ ተመዝግቡ ያለው ግን አላስታወስኩም።
እሺ፣ ምንድን ነው የሚሰሩት እርስዎ?
እኔ ብዙ ጊዜ የምሰራው አዎ፣ ቀለም ነው የምሰራው።
ቀለም ቀ እሺ፣ አዎ፣ የት አካባቢ?
እዚህ አርባ ስልሳ
አርባ ስልሳ ቡልቡላ ማለት ነው።
አዎ፣ አዎ። እ፣ እሺ እም፣ ሙሉ ስም
እንትን ነው
ስኖት ምን ተስኖት ማን ተፈራ
ተሰራ። በዚህ ቁጥር ነው ደንበኛ ሊያገኘት የሚችለው።
አዎ።
የስራ ስ- ቀኖስ ከሰኞ እስከ
ምን አልሽኝ?
የስራ ቀኑ ሰኞ ከሰኞ እስከ ቅዳሜ ነው እስከ እሁድ እስከ ቅዳሜ
ቅዳሜ። እሺ ሰዓትስ
ምን አልሽኝ?
ሰዓት ከሁለት ሰዓት እስከ ስንት ሰዓት?
እስከ አስራ አንድ ሰዓት እስከ አስራ አንድ ሰዓት። የቀበሌ መታወቂያውን በቴሌግራም ሊልኩልን ይችላሉ?
አዎ፣ አዎ።
እሺ፣ አመሰግናለሁ። እሺ።
እ